Hello?
Hello ይሰማ ይሰማኛል።
ትናንትና እንትን ላይ withdraw አድርጌ ነበር እንትን ላይ ከሁሉ ስፖርት ላይ ማለት ነው። እና ሁለት መቶ ሀምሳሩን አልገባልኝ ወደ ቴሌብር ነበር withdraw ያደረኩ።
እሺ ከ transaction history ላይ ያልገባሉትን screenshot አድርገው በቴሌግራም ይላኩ።
ቴሌግራም ላይ ላኩ። ጽፌልሽ ቴሌግራም ላይ እንትን አይልም። ሁሉ ስፖርት ላይ እዛ ላይ ስጽፍ እንትን አይልም፣ አይመ- አይታይም መሰል
ማን ነው የሚለው ስሙት? የቴሌግራም ዮሐንስ ዮሐንስ መሰለኝ ልከውልናል።
አዎ እንትኑን screenshot አድርጌ አላኩም፣ ግን አይ normally text ልኬ ነበር። እንዴት ነው ማድረግ የምችለው ምናምን ብዬሽ እንትን አለ። አሁን የገባልሽን እንትን ያላለውን ነው የምልከው። እዛ ላይ successful ይላል እንትን ላይ አዎ እሱን ይላኩ፣ እሱን ይላኩ።
በቃ እሺ ላክልሽ አሁን እሱ